ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
እናት እንትን ብዬ ነበር አካውንቴ ላይ ብር አስገብቼ ነበር እና እንትን እያለብኝ ነው የሆነ የ error ምልክት አስቀምጦበታል።
እሺ እሱን screenshot ያርጉና በቴሌግራም ይላኩልን።
እሺ ቁጥር የያዙኛን የቴሌግራም
እ የቴሌግራም ንገሪ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ ተገናኘን።